हॅलो हॅलो हॅलो
मलकम काय नाही देख ना అల్లన్ సరే అని దేశను अरे काहीच राहिलं ना ते कोच बोला ना మారాం सगळं कोच बोला ना लो.
ደመና ነው ፀሐይ ነው አረ አይሰሩም በቃ ኧረ በእውነት ለና ያሰሩ ጨረስ በቃ የሚባል ማየት አንፈልግም።
መዓስ ዱዳ
ገና እንግዲህ ነገ በዘጠኝና በአስር ነው የሚገቡት ገና።
ኧረ አዎ አይ ደርሰዋል በቃ ምን ቢደርስ ምን ዋጋ አለው ማለት ነው።
አዎ፣ አይ መጥቶ ላይ አውቆ እሱ ካለቀ ያው አይከለክሉም ብዬ ነው።
እንግዲህ እስኪ እግዜር ያውቃል።
አዎ እግዚአብሔር ያውቃል ሰዎች ድሀ እንደሆነ ያውቃሉ። ምን እና ያው ድህነት ነው ብርቃት
ምን የተሸፈነ ነገር አለ ያለው እነሱ እንዳያይባቸው ይሁን ሌላ ነው እግዚአብሔር ሳያበላ ያድር እሱ እውነት ነው።
አዎ
አባታሉ ታዲያ እም?
አለን ያው ቁጭ ብለን በስመ አብ ቅዝቃዜውም ይ- ሊገድል ነው ሰው ጧት ጧት በጣም ነው የሚወርደው።
እም፣ ኃይለኛ ነው መገርሱ ደወለችልሽ?
አልደወለችም ኧረ እባክሽ እውነት
ደውለሽልሽ ስትል ነበር ምን ሆነች
የእናቷ
መቼ
ዛሬ ነው
እህ አልደወለችም አልመጣችም ዛሬ ዛሬ ስድስት አለ አልመጣችም አልመጣችም።
ኦይስ ምን ነይ ልትል ነው
አይ ደው ታዲያ ደውልላታለሁ ስላኝ ነበረ እንግዲህ ትላንት በስራ ትላንት ነው ያለች በስራ ትላንት ነው ያለች እም?
እሷ ስራ ይታወቃለች ማለት ነው። በሚመቻት እሷ ይመቻት እንጂ ስለ ሰው እሷ ትሰራለች።
አይ ማገርቱ እውነትም ማገርቱ አ ወንድም አለ ዝቅ አድርገው እንትኑ ይሁን ደህና ነው እሱ አ፣ ይኸው ከላይ ወደ ታች ይላል።
አይ አይዞን በይው እንገናኛለን አይዞህ ብላለች። መልካም አይዞሽ ለራስሽ እንዳይለኝ እንጂ
ይኸውልህ ከእንትን ከቧ ከታሸገ ውሃ ወደ ቧንቧ ውሃ ገብቶልሽ አቅም አቅም እኛ ጋር አለ አቅም እኔ
ገ- ገና ወደ ጉድጓድ እንገባለን መልካምዬ ወዬ እንዴት ነሽ? እኔ አለሁልህ አንቺን እስከ ዛሬ ተሸውጄ ምን ነው ይህን የታሸገው አስጠጣ አያሸናኝም። አሁን የቧንቧ በጠጣው ቁጥር ያሸኛናል።
እሰይ እግዚአብሔር ይመስገን ድሮ አ- አ- አ፣ ስለዚህ ስለዚህ የሽግ ወይ ቅርቢ ማለት ነው።
ምን ያደርግልሃል አንተ ያሳደገህ
መልካምዬ እና ደህና ነሽ እናት?
አለሁልህ እንገናኛለን እያል ነው ይኸው በቃ በ- በ- በመፈካከር እኮ ነው በመፈካከር የእኛ ነገር እንደዚህ ሆነ።
እውነት ነው እውነት ነው እኮ በቀደም ደግሞ በእኛ ሰፈር አልፋችሁ ለምን አዎ።
ያልደወልሽልኝ አንገናኝ ነበር እያልኳት እኮ ቃልዬ።
በስማም የዛ ቀንስ ቀን አይደለም ብታይ ሲያስጠላ ቀኑ ራሱ እኔ እንዲሁም በዛ ብትገ በዛ ቢሆን አዛ ወሰን በእኔ ሰፈር መጣች። በእርግጠኝ እኔ በቄጠማ ነበር ተጎዝጉዤ የምቀበላችሁ።
እውነት ነው እሱማ አዎ፣ ግን ዛሬ ምን ዛሬ ዛሬ መገርቱ የለችም። ሰላማያችን የወዲ ወዳችን እያወራን ነው እኔና ቃልዬ የወዲ ወዳችን ቶሎ ብላችሁ እየጠረገችልሽ ነው። አስፋልት እየጠረገች ነው። አስፋልት እየጠረገችልሽ ነው። አግኛት እንጂ እንጂ በይ እንጂማ እሺ፣ አ እንዳደረኩሽ ንገሪያት።
የስራ ዘርፍ ቀይሬያለሁ እባክህ እንዳይሰማኝ ብዬ ነው እኮ ቀስ ብዬ ማወራ ያለው ውስጥ ነው እኮ ያለው ውስጥ ነው ያለው።
ኧረ አዎ።
በቃ እንግዲህ እባክሽ አሁን እኔ የምልሽ አ፣ ለ- ለማን ደወልኩለት እኮ እሺ
ደወልኩለትና ከዛ የመጡ ሰዎች አስራ ሁለት አስራ ሁለት እያሉ ነው የሚሄዱት አለ።
እ፣
እንዴ እንደዛም ቢሆን በቃ እንግዲህ የማይከራይ ከሆነ ምን ይደረጋል? አከራየው አልኩት።
እሺ
አይሻልም ታዲያ?
አዎ ወሩ ከሚመጣ ለምን ያልፋል? አንድ ወር ቀልድ አይደል?
አሁን ደግሞ እዚህ ራሱ እነ ድሮሻ ሲያወሩ በቃ ወድቆ አላሉ መሪ ሽያጭ ኧረ እከራይ እባክህ በእውነት
ምን ታገኘ?
እኔ ምን አውቃለሁ?
ኧረ በቃ እንደዛ ከሆነ ቀም ተቀብሎ ያከራዩ።
አዎ ደነገጥኩኝ። እንደዛ ብሎ ሲያወሩ ለራሳቸው ማለት ነው እ፣ ሰማኋቸው። አሁን ምን በቃ ታውቀው ነው የወደቀው?
አ- እንደዛ የሚሉ ከሆኑ ሁሉ ምንም ማድረግ አይቻልም። በቃ እ፣ አከራየው አልኩት። እንደውም እሺ ከጠዋቱ አለ ሶስት ሰው ነው የመጣ እ፣ አለ።
ታዲያ ሶስት ምን እሱ የመጡ ሶስት አይናገርም?
ሶስቱም አስራ ሁለት አስራ ሁለት ነው ያሉ ብሎ የሄዱት አለ።
በቃ ያከራይ እሷ አስራ ጊዜ ሁለት ለምን ከሀ- ይፈጃል?
አስራ ሁለት ከሀምሳ ናት ያለችው ብዬ ከለከልኩኝ አለ።
እሺ በቃ እንደዛ ከሆነ አከራየውና ትንሽ ቆይቼ ጨምርላቸዋለሁ አልኩት።
አዎ እሺ አለኝ።
ወሩ እሱም እየመጣ ነው እኮ ምን አባት ሲጠቀም ይሰምታል።
እና ክፍያው አይቀርሽ እንደሆነ ታዲያ አሁንስ ባለ መቼም እንትን ብዬ እቁብ ባልገባ ኑሮ በምን አድስ ነበር ቃሌ።
እኮ እሱን እኮ ነው የምልሽ።
አዎ፣ ስለዚህ አይ እንደ ይከረል አዎ ይከራይ አከራየው አይ አልኩት። አ- ከዚህ አዎ፣ በኋላ ሞክር።
ከዚህ በኋላ ለሚመጣ አስራ ሁለት ከሀምሳ በላቸው ግን አይሆንም ካሉ አስራ ሁለት አከራየው ዝም ብለህ ቆይ አዎ ቃል ተቀበል ቆይቼ እጨምራለሁ አልኩት። እሺ አለ።
በቃ ይቻላል። እኔም ወር እየጠበቀ መሰለ አዎ ቆሻሻው ሳወረድከው ወይ አልኩት።
እ አላወረድኩትም።
አይ በቃ አዎ እ፣ ቶሎ እንትን ይበልና አዎ ይከራይ መልካም።
አልኩት። እንደዛ አልኩት።
አዎ፣ ለምን መሰለሽ አስቸጋሪ ነው።
አሁን ደግሞ እንደዚህ ስሰማ ደግሞ ደ- እንትን አልኩኝ። ከዚህ በኋላ ቢሾቅስ?
አይ እሱ እንኳን አይ- እ፣ ኧረ ወቅት ይኖረዋል እንጂ እንደዚህ እንኳን አይሆንም። የቤት ላይ አይደል?
እንደዛ አይሆንም። ወቅቱ አንዳንዴ ሲለቁ አንዴ ሲገቡ አንዴ ሆነ የለ እንዴ ወደ ላይ ይኖራል፣ ወደ ላይ እንትን ይላል።
እም፣ ስለዚህ ይገባል።
ይግቡ።
ቆይ ያ- ያንቺ እንዴት ሆነ?
ይኸው ወሩን እየጠበቀ መሰለኝ ከፍሎ የለ ያሁኑን።
እህ፣ ስለዚህ በሀያ ከፍሎ ስለሆነ ግዴታ እም፣ እየጠበቀ መሰለኝ።
እህ፣ እንደዛ እኔማ ነው።
ቢወጣ ቶሎ ፈልግ ነበር። አሰብ ዝም አለ ዝም አለ በቃ አልደወለም።
አልደወለም። በቃ በዚህ እንትን እወጣለሁ ነበር ያለው። አሁን ወሩን እየጠበቀ መሰለኝ። ያው ከእንትን ከፍሎ አይደል የገባው አዎ ያችን ወሩን እንትን ብሎ ነው የሚወጣው እንግዲህ እውነት ነው።
አሁን በቃ እንግዲህ እሱም ከወጣልኝ አንድ ትልቅ ነገር ነው። ግን ያው ገና ነው እሱም ወሩ በመሀል ካልወጣ ዛሬ ስንት ነን ቀን?
ዛሬ ገና ስድስት ሀያ ቀን ገና ይቀረዋል።
ኦ በሀያ አንድ ነው ለካ በሀያ ስድስት በሀያ ስድስት የገባው በሀያ ስድስት እኔ ነኝ እኮ በሀያ አንድ የምከፍለው።
ነው እንዴ?
አዎ እሱማ የገባው በሀያ ስድስት ነው።
ስለዚህ በሀያ ስድስት ከፍሏል ለሚቀጥለው ሀያ አዎ ስድስት ለአሁን ማለት ነው።
ስለዚህ ያው ወሩ ነው የሚጠብቀው።
አይ አንቺ ግን ቆንጆ ቀን ነው የሰጠሽ ለማሰብ አዎ እ?
ለማሰብም ድንገተኛ አይደለም የወጣው አንድ አዎ ወር ሲቀረው ነው።
አሁን ግን ቢሆንልኝ ወደ ማለት ወደ እዛ የሚጠጋጋ ነው የምፈልገው። ወሩንም የሚጠጋጋ ለምን መሰለሽ፣ አንዳንዴ ይሄ ስራ ስለማይመጭ ስለማያስተማምን አ ወለድ መግባት ነው። አሁን መቀደም ዝም ብዬ ነው ወለድ ገብቼ የከፈልኩት። ለምን አ ያሰብሽ ነገር ሁሉ አይስተካከልም።
እውነት ነው እሱማ።
አሁን የእሱ በሀያ አንድ የኔ የእሱ ወሩ በሀያ ስድስት የኔ አ- የምከፍለው በሀያ አንድ አዎ እንትን ይሆናል ስለዚህ ያ ወደ አሁን እኔ ከዛ በፊት ነው ባገኝ ደስ የሚለኝ ቢያንስ በአስራ ስምንት በአስራ ዘጠኝ ቢሆን ለእኔ አሪፍ ጥሩ ነው ነበር
እንጂ አሁን ይሆ- የስራ ገና ይሆናል እንትን እላለሁ ብለሽ ያው ይሆናል።
አያስተማምንም።
እስኪ አሁን እኔም እኮ በኋ- በኋላ ሄዳለሁ አዎ በኋላ ሄጄ ባንክ አጣራለሁ። እ?
ስለ መብራት አናግሬው ነበር። ትናንት ለማን አብደላ ያች ሴት አብደላ ሚስት እና ሳትመጣ ምን አለሽ? እ?
አብደላ ሁለተኛ ወሩ እየመጣ ነው፣ ምን ማድረግ ይቻላል አልኩት።
እሺ እነዛ ሲመጣ ሊቆርጥ ሲመጣ እንደ ይኸው የሁለተኛ ወሩ የከፈ የወን- የመጀመሪያ የከፈልንበትን እናሳያለን አለ።
እንዴ ለምን እነሱ ሶስት ወር አሳየ የሚለው እ ሴት ሴት አምጥቶ ነው
እሺ ስለዚህ ይሄው መቀደም የላኩልሽ ባኩ የአንድ የሁለት ሺ ዘጠኝ መቶ ምናምን ብር አልተካፈለም አዎ
የእሱ እንይዛለን አልኩት። ማን እንይዛለን አለኝ።
እንዴ እሷ ስለዚህ አሁን እንግዲህ ነገ ነው አይመቸኝም፣ ሮብ ነው ግን ሐሙስ እሄዳለሁ ለመጨረሻ አልኩት።
እሺ
እኔም እኮ ብታይ እዛ ሲመሽ ነው ትዝ የሚለኝ።
ቆይ እስኪ አሁን ላስታውሰው ቁጭ ብሎ ነበር።
እስኪ አስታውሱ አንድ አፍታ እንኳን ሄዶ ቢያየው አዎ ምን አስታውሰው እንዳልነገርኩሽ አስመስለሽ
በአዳማይ እኮ ለመሰለሽ ስንት ንግግርም እንትን ስለሆነ በአዳማይ ፕሪንተር ከውፅእ አዘክርኒ ቢሮ ኢሉኒ እሺ እሺ አ ካብኡ ሰበይቱ ከመይ ከም ድገበር ክትትል በቃ እቲ አናም ቀብት ማሊ እሱ እቲ ሳይመ- ናህና ሳይመጣ ያለ ዛሬ ወይ ከምዚ ኢላ እቲ ናህና እኮ ደመየ ንምንታይ ደይ ትገብር ኢላ ኣዲ ከመይ ኢላ ፀርፃ ካብኡ ናይ ሓዲገዮም
አብ ሀመይ ልገብረ ግን እስኪ ፅንሑ ኮፍ ኢሉ ነይሩ ክኸይድ እሞ ከዘክሮ
እሳያ እንደገና ደግሞ ለድሕሪት ማልካ እኮ ሳያ መልካ ለድሕሪት ማልካ ሳያ እሞ ንዓ ከይዱ ከፍኣ ንሕናስ ኣብ ደገ ኢና ንውዕል
እኮ እዚ ሳ መቀደማይ ምስካር ሳ ብሰበለት ልታጓለ ካነ ከም ልገበረታ ኣይተስተጓጉል እየ ኢላ ንሳ ካብ ትከዳነ ደው ኣጠገቡ እየ እኒኹ ትብላላ በካ ክትበልዓ ኢለ ሕጂ እኮ ንግሆ ኣይነገርኩኽን እቲ ማይሲ ድስተ ክቐድሕ ኢለ መንያ ወርቂ እንታይ ኢላሃኒ ኣነ ምሸት ምምፃእ ኣይፈለጥኩን ካብኡ መዚያ ነይራ አርባዕተ ሰዓት ድዩ ምናምን ኣነ ይሰማዕኹን ኣይፈለጡ ዳሕራይ ፀዊዓትኒ ወሳኝ ለያ እዋ ምሸት ወርቂ እዎ አ እኔ በቃኝ ለያ ኣነ ንክልተ ይሰ- ጃራ ኢላ ኣነ እቲ ገልቢጠዮምሽ በቃ በዚአ አ።
ንብል እዩ እንድሕር መፅያ ኣነ ክድቅስ የለ እየ ኣትየ እስክማ ነጌስ እያ እወ ካብኡ አ እሱ መሊኣሳ ሱቕ ኢላ ስለ ድነገርክዋ ካብኡ እቲ እዋ።
ድስተ ፍርቂ ኮይኑ ነይሩ ካብኡ ንጎ እንታይ ኢልሃኒ ወርቄ መፅያ እንድሕ ትመልኦ ኮይንከ ማይ ኣላ ኢልሃኒ በቃ ንጎ ድመፀት እያ መሲ ኢልሃኒ ኣነ ኣነ እየ እቲ ድስተ ገልብጥ ኣቢለ እንዲያውም ናተይ መገልበጢ ይነበረንን ኣብ ናታቱ ገልቢጠ ወሲደ እዩ ከመይ ከም ዝኾነ ተትርኢ መሊእኽን እንዲ ወሬኛ ትማሊ የት መሊእኽን ነው የሞላል እሷ ናብኡ ክትመልእ ዝኸደት ካብኡ ምስ በለትኒ እንዴ ትማሊ እዚኣ መፅያ ትማሊ እኮ ኣብ ናይ በዓልታቱ ምስ በፅሐት እያ እኮ ጠፊኣ ኢለየ እኳ ሃው እንታይ ማለት እዩ ጠፊኣ ይኸ ኩሉ መሊኡ እንድዩ ኢላ ዋይ ኣነ ካልኦትኩና ነዚ ድስተ ሒዘ እየ መፅእ ሕጂ ኢለያ ካብኡ በቃ ግበር እየ ኢላኒ ኣብቲ እ፣ ቱቦ ኣሎምሽ ወዲ ዝተመፃ ማዕኮራ ከፊታ ቃለ መሽንታ ተሓፀት
ኣረሳማ እንደ ኣላ ደሞ እቲ ክልተ ኣምፅእ በፂሑ እንድዩ ትፈልዲ ቱቦ ኣሎምሽ ብክትምያ ቱቦ ቱቦ አ።
እቲ እ፣ ማይ ትደፍአሉ እዋ ኣብኡ ማዕኮራ ከፊታ ማለት እዩ እ፣ መሽንታ ተሓፅባ ንክኸድ ከሎ ተፈረየ ሞ ኣነ ንባዕለይ ሰንቢደ ማለት እዩ ዋ
ካብኡ ሕጂ ወዲስ ኣወዳት ዝተትኾኑ በቃ
ከዓኒ እቲ በዓለ ኣከፋፍ- በ- እቲ ኣከፋፍታኣ ማለት እዩ ከምዚ እ፣ ጭል ኢላሲ ማይ ብማይ ትሓፅብ በስመ ኣብ ኢለ ስንብድ ኢለ እንዳሓፀበታ እ።
ዛሪባሃኒ ኮስተር ኢላ ማለት እዩ
ጥራይ ተፈራይ ሙት
ተፍረትም ጠቢዩ በስመ ኣብ ወልድ መንፈስ ቅዱስ ኣነ ንባዕለይ እ።
ሰንቢደ በቃ በቲ ሰዓት እስስሲ ኩሉ ዝተሰአሉ ሰዓት እዩ ከመይ እዎ።
ከምትገብር ከመይ እ።
ጌራ ኣብ ኣፍ ደገ ማለት እኮ መዓሰብ ዘለዎ ግቢስ ከመይ ይግበር ከምዚ ኧረ በዓለ ዘየ አ፣ ስንብድ ኢለ እርግና አሪጋ እኮ እያ መቼም ዳዲያ ኮላይ መርቃ መልኪ ኣከፋፍ ኣከፋፍቶ መዓይ ኣከፋፍቱ ተትርኢ ቃል ብጣዕሚ እዩ ደስ ዝብለካ በቃ
በቃ ኣረ በስለ የነገረች ትንሽ ናይ ብታንታ ክስታይ ካብቲ ክስታይ ትሓጡ እቲ ናይ ብ- ብታንታ እናስ ዳሕረይቲ ገጣስ ኣብኡ ትሕፀብ በስለ ብታንታ ገይረ ትምሕፀብ ቃል ኣብኡ ትሕፀብ ንግሆ ግን ተትርኢ ኣበቃ ክፍት ኣቢላቱ ማዓኮራ ንላዕሊ ትኽዳውን ታሰብሲባስ ከምዚ ኣጎምታ ትሓፅብ ልክዕ ደርሆ ከም ዝሓፅቡ ማለት እዩ ቀረበት
ሕጂ እ፣ ኣወዳት ውፅእ ተ- ትብሉስ እንታይ እያ ትገብር ልዮ ሕጂ ካብ ለለ ሕፍረት ኣሰብ ቀቅድሚያ እዩ ወፂኡ ልዮ እ፣ ዛሪባ ኣሎ ግርም ኢሉኒ ተትርኢ በስመ አብ ወወልድ ኮይና ግን ዋላ ጓል እምትኾነ እኳ ኣነ ሕጂ ኮፍ ኢለ ስንብት ትብል እየ ክድኾነ እንዴ ታዲያ ስምዲ ሓፀበት እያ ተዛርበኒ ነይራ መሊእኽ እንዲኢኸኒ እንዳበለት ማለት እዩ ተፈራይ ሞት ኧረ ብጣዕሚ መሊሱ ደስ ትሓፍ ይብል።
ላዕለ እ?
መሊሱ ተሕፈረት ልምዓንቲ ኧረ በስላሴ ለማንኛውም በቃ ምሳኻ አይ እሱ ክስታይ በቃ አሪጋ ስላልኮነች ዳጅያ ግርም ኢሉ ንዓኒ ኣቅሓ ሰንድያ ብጣዕሚ ገሪሙኒ በቃ ተትርኢ ኧረ ብጣዕሚ እያ ተፅልእ ኧረ በገመድ ኮሚሽን ተካፊተት በስመ አብ ወወልድ ነቲ ኧረ ናይ ፀዋዕታን ፀጥ ኢላ ናይ ባኣዳማይ ቀልባ ኢለ እየ ኣነ እምበር ነጊሁ እያ እኮ ዓፅያቶ ምስ ፀዋዕታ ነይራ ሕጂ ክሳዕ ኣነ ኣዕለ በ- ከተዋረድ ዓሪፋ ላይ ተቐመጠ ታዲያ በቃ ብልዕ ምሳኹም ንመን ሽሙ ንመልካሙ ከም ትብልዮ እንግዲህ ክንራኸብ ኢና ተባሂልና እታ ጾምም ተወዲኣ በልየ እግዚኣብሔር ዝበሎ መዓልቲ ክንራኸብ ተባዕለ በዓልቲ ትሰልድ ተኾነ ልጓለይ በስመ ኣብ ወወልድ ያብዩ ያብዩ ኣነ እንታይ- በቃ እሺ ለማንኛውም እ፣ ከንራኸብ እሺ በቃ ሰላም ሰላም እዩ እሺ በቃ እሺ።
እሺ